Hello ሄሎ፣ ጤና ይስጥልኝ አለን። እግዚአብሔር ይመስገን።
እሺ፣ አለን።
እሺ እ አልቋል። እሺ፣
እሺ፣ ውክልና መሰ ይችላል። የቢሮ የቢሮ አይቻልም።
አይቻልም።
አዎ፣ አይቻልም።
ኦ፣ ዛሬ ግማሽ ቀን ነው የምንሰራው። ሄሎ ሰኞ ሰኞ ወስዳለሁ። በቃ እኮ ሰኞ የሚያስፈልገው ዶክመንቶች ንግድ ፍቃድ፣ እ፣ ስራ አስኪያጁ የሚመጣ ከሆነ ንግድ ፍቃዱንና መታወቂያውን ብቻ በሱ ስም ከሆነ ንግድ ፍቃዱ ማለት ነው።
እሺ።
እና የሰጠናችሁ መረካከቢያ ፎርም አላ ቅድም አይተህ አዎ።
ነገርከኝ።
አዎ፣ ወረቀቷን እንዳትረሳት እሺ። original ኧን እኛ እዚህ የሰጠንህን እሱ ከሌለ እሺ።
አያስተናግዱህም እሺ።
እሺ።
እና አንተ ደግሞ ህጋዊ ውክልና ካለ ከውልና አይ፣ ማስረጃ ባለቤት ነኝ።
ውክልና ከውልና ማስረጃ ያለው ሰው የለም ቢሮአቸው
አይ፣ የለም።
የለም። በቃ ስራ አስኪያጁ ንግድ ፍቃዱንና መታወቂያውንና ፎርሟን እንዳይረሳት እሺ፣ እንዳይመለስ እሺ፣ እሺ ነው። thank you እሺ።